ጤና ይስጥልኝ። ሁሉ ስፖርት ነው እባኮ ምን ልርዳዎ
ቅዳሜ ዕለት withdraw ሳደርግ ብር ቀረብኝ አየር ላይ። እንዴት ነው ማውጣት ይችላል?
ቴሌግራም ላይ ልከውልናል።
አ- አላኩም። በምን link ነው የምልከው?
እ፣ ቁጥር የያዙ
ቁጥር እሺ፣ ንገረኝ።
ዜሮ ዘጠኝ ሰባት ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በዚህ ላውራችሁ።
እ፣ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እሺ